ሄሎ
ጤና ይስጥልኝ።
ሰላም ጤና ይስጥልን። ሄሎ
ስለ ቴላዊ አሁን ቴክስት ደርሶኝ ነበር። ይሄ ነገር አልገባኝም። እንዴት ነበር አጫዋወት?
ኮከብ ዘጠኝ ሰማንያ አምስት ለተላለ ይደውል መጀመሪያ
አዎ ደውዬ ነበር። እንግሊዝኛ ነው አማርኛው ሰባ ቁጥር ላይ ሰባ ቁጥር ላይ አለ። ከእንግሊዝኛ ወደ አማርኛ መጀመሪያ ይቀይሩ።
እ
አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት የሚል ይመጣልታል።
እ ሶስት ቁጥር link ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ሁለት ነገር ይመጣልታል። መርጠው መጫወት
ግን አማርኛ ግን አም- እንግሊዝኛ
እኮ ሰባት ቁጥር ላይ ቋንቋ ይቀይር ይምረጥ፣ ወደ አማርኛ ይቀይር መጀመሪያ። ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ደውሎ ሰባት ቁጥር ላይ ወደ አማርኛ ይቀይርና ይመጣልታል።
እሺ፣ አመሰግናለሁ።